Hello?
Hello ጫና ሀበል ላይ smart ride
እ ride ፈልገን ነበር እሺ መነሻሽ የት ነው እ አዲ ሐቂ አዳሐቂ ከዛ ወዴት ነሽ ከዛ ሳፒያንስ እ ሳፒያንስ ሰፒያንስ ምግብ ቤት አስራ ሰባት እሺ እንልክልሻለን እ ስንት ደቂቃ ይፈጃል እ maybe አስር አስራ አምስት ደቂቃ አስራ አምስት ደቂቃ እንቆይ አዋ
አረ ከዛ የሚፈጥን የለሽም ችግር የለውም ከዛ ካ- ካገኘሁ እኮ እልክልሻለሁ
Hello እ ምን ወየ ከዛ በፊት ካገኘሁ እልክልሻለሁ አሁን የፈለግነው አሁን እዚህ አካባቢ የለም በቃ ሊና ልላክልሽ እሺ አምስት ደቂቃ እጠብቅሻለሁ ደውዪልኝ እሺ እህቴ አመሰግናለሁ እሺ